ጤና ይስጥልኝ በሽት ቤት ቤቲ ነኝ ምን ልርዳው።
withdraw አድርጌ ነበረ ገንዘብ እና አልገባልኝም ወደ account ኤ።
መቼ ነበር ያደረግከው?
ትናንትና ስንት ብር ነው?
ሁለት ሺህ ብር።
ስንት ብር? በዚህ ስልክ ነው?
አይ አይደለም፣ የሳፋሪኮም ነው።
ንገረኝ።
ዜሮ ሰባት አስራ ሶስት እሺ፣
ሰባ ሁለት አስራ አምስት ሰባ ሁለት
hello፣
hello።
process ላይ ነው። እሺ፣ ወደ አቢሲኒያ ባንክ ነው አይደል የላከው?
አዎ እሺ፣ process ላይ ስለሆነ ነው። ለቻፕ አሳውቅልሃለሁ፣ ይገባልሃል።
okay። ሻይ ስለደወልን አመሰግናለሁ። መልካም ቀን።
አሚን ሻይ